ጤና ይስጥልኝ የኢትዮ የበረራ መረጃ ማዕከል በትክክል እንደነገሩት ድምፅዎ ተቋረጠ አለኝ። ድምፅዎ የተቋረጠ ነው አይሰማኝም።
ጎባ ሮቤ ከጎባ አዲስ አበባ ለሰኞ ፈልጌ ነበረ።
እሺ ከ- ከአዲስ አበባ ወደ ነሩኝ፣ ይቅርታ
አይደለም ከጎባ ወደ አዲስ አበባ።
ከጎባ ወደ አዲስ አበባ።
አዎ አዎ፣ እሺ ለመቼ ነው የፈለጉት?
ለሰኞ በሀያ ማለት ነው።
እሺ ለስንት ሰው ነው የፈለጉት?
ለሶስት ሰው
ለሶስት ሰው። ሶስቱም አዋቂዎች ናቸው?
እ?
ሶስቱም አዋቂ ናቸው?
አዎ አዎ አዎ።
እሺ ያጀሩት ነው ለይቱ የደርሶ